አራት ሲገዛላቸው ጥሩ ነው። አስራ አስራ አንድ ቢገዙት እ እኔ ሚሪንዳ ይሄ እንደውም ለሊኖ አነስ አለች። ከዛ በኋላ ልክ ችግር የለውም ሁለት ሊትር እናመጣለን። ኧረ ሄሎ፣
ኦ ጤና ይስጥልኝ።
ነጋጌ ስኒ
ሄሎ፣ እ?
ሰላም ነው?
ነጋ ገለ ሰዋ ከዮ ከም ጅርኩ